hello hello ጤና ይስጥልኝ።
አብሮ ይስጥልን።
ኢትዮ ኮንሱመር ሱፐር ማርኬት ነው።
አዎ ከየት ነው?
ከዊ ፕላስ ቴክኖሎጂ ነው የምደውለው።
አቤት።
ከዊ ፕላስ ሶሉሽን ነው የምደውለው።
እሺ ሰላም ነው።
አለን አለ በቃ።
ሀዊ እባላለሁ ከዊ ፕላስ ሶሉሽን።
እሺ ሀዊ እ፣ ባለፈው application ኣችን ላይ ተመዝግባችሁ ነበር አይደል?
አዎ
እ፣ እና አፕ- አሁን የ- የተመዘገቡትን customer ኦች active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን መጠየቅ ፈልጌ ነበረ።
ምንድን ነው እሱ?
እ፣ የት ነው አድራሻችሁ?
አድራሻችን አርባ ዘጠኝ
የት መገናኛ ነው? ሀያት ሀያት።
ሀያት እሺ። ሀያት around አርባ አርባ ዘጠኝ ዘጠኝ እ እ አርባ ዘጠኝ area አርባ ዘጠኝ እሺ። እ፣ contact person ማን ነው? ስልክ ሰዎች እናንተ ጋር እቃ ፈልገው ቢደውሉ ማንን ነው ሊያገኙ የሚችሉት?
ዜሮ ዘጠኝ ሰማንያ ሁለት ዜሮ ዘጠኝ ሰማንያ ሁለት ሰማንያ አራት ሰማንያ አራት ሀምሳ ስምንት ሰማንያ አራት ሰማንያ አራት ሀምሳ ሀምሳ ስምንት ስምንት ይሄ የድርጅቱ ስልክ ነው እንጨምር እ እንጨምር አዎ
ጆን የአንተን ስልክ ንገረኝ marketing የምትጠቀምበት ዜሮ ዘጠኝ ሰላሳ ሰላሳ ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት አርባ ስምንት አርባ ስምንት እሺ እ ማንን ነው ማግኘት የሚችሉት ነው እንዲሁ ኢትዮ ኮንሱመር ሱፐር ማርኬት ነው ማለት የሚችሉት
አዎ
እሺ እ የስራ ቀን
ሶስት መቶ ስልሳ አምስት ቀን እሺ የስራ ሰዓት ከጠዋቱ አንድ ሰዓት እስከ ምሽቱ አራት ሰዓት እሺ እስከ አራት ሰዓት እሺ ሎጎ አላችሁ እንዴ የድርጅት ሎጎ አለን እሺ እሺ እ፣ ፍቃድ አላችሁ እዚህ ፋይል ላይ እያሳየኝ ነው እሺ አመሰግናለሁ በጣም ይልክ መልካም ቀን እሺ ለሁላችሁ እሺ